જેતના બોલ ባኮ ምርዳው ሰላም ናት።
እግዚአብሔር ይመስገን።
ዳሜረት ብር እንትን ብዬ እኮ አመጣኝም ናት በስልክ ቴሌግራም ላይ ልከዋል።
ዊዝድሮ አድርጌ እሺ፣ ቴሌግራም ላይ ልከዋል ጥያቄዎትን።
አላኩኝም። የለማ ምን እንትን አላችሁ? የለም ከዝውውር ታሪክ ላይ ያልገባለትን ፎቶ ያንሱና በቴሌግራም ይላኩልን።
እዚህ ላይ አሁን ማረት ሲል
ማድረግ አልችልም፣ እሱ መላክ አለ።
ታዲያ ምንድን ነው website ኡ ንገሪኝ፣ ወይ ቴሌግራማችሁ ከ transaction history ላይ አሁን አልገባልኝም ያሉትን transaction ፎቶ ያንሱና ም።
በቴሌግራም ይላኩልን።
እሱንማ ገብቶሻል። የለማ ማለት አጠፋ በቃ እሱ withdraw አላርግሃል አለ፣ ግን እኔ አልመጣልኝም። እሱንማ እንዴት አድርጌ አደርገዋለሁ? screenshot እንዴት አደርገዋለሁ?
ከዙ ከሁሉ ስፖርት account ኦች ላይ እኮ ነው ፎቶ አዎ የሚያነሱት አዎ ደንበኛ አዎ አዎ አዎ።
እኮ። እዛ ላይ ሁሉም አ- ይቀመጣል እኮ።
ኧረ የለም እኔ ተመንገዋለ።
በአማርኛ ነው ወይስ በእንግሊዝኛ ነው የሚጠቀሙት?
በእንግሊዝኛ
ሄሎ አዎ አለሁኝ አለሁኝ አለሁኝ እናት hello